ይስጥልን ዋሽንግተን የህክምና ማዕከል
ሰላም ናችሁ?
ሰላም
ዛሬ አንድ ቀጠሮ ነበረኝ። ዶክተር ማናት እዚህ reception አካባቢ የምትሰራው
ማናት? የምናችን ናት?
እ እ
intern ናት?
coordinate የምታደርገው አጭሯ ዶክተር።
እ፣ ይቅርታ አላወኳትም።
Okay እሺ። ዶክተር መላኩ ስንት ሰዓት ላይ ነው የሚገባው?
አሁን ሁለት ሰዓት ተኩል ይገባል።
ሁለት ተኩል።
አዎ
Okay እሺ።
እሺ